ገለጽልን ወደ አባይ ክርማ ስልኮትን ቴሌግራም ላይ ያስቀምጠው ነበር።
ምን ላይ?
ቲክቶክ ላይ እሺ
ምን ልርዳዎት?
ወደ ምን አልሽ? ምን ወደ ቫይክር ማኒፋክቸሪ ከዛ ነው ሳፊ ባጃጅ
ሀሳቢ ነው። የት ነው የምገኙት እናንተ?
ለቡ መብራት ይል አርሴማ ፊት ለፊት እ?
ለቡ
ለቡ ናቸው። እኛ አረና ነው።
እ፣ ድሬ አለን agent ድሬዳዋ አላችሁ?
አ ስንት ነው ዋጋ?
የትኛውን የፈለግከው?
ሳፊ ባለ ስድስቱ ሰው
እሺ አሁን ስድስት ሰው የሚይዘው ትንሽ ይቆያል። ሶስት ሳምንት፣ ሁለት ሳምንት ከዛ በኋላ ነው የሚገባው።
ባለ ሶስቱስ
አሁን ባለሶስቱ አለ ስንት ነው? እሱ?
እና የእነሱን ስልክ ልክልና እንትን ታወራቸዋለክ።
እሺ
እሺ ስለ ባጃጁ information ደርሷል?
አዎ አይቻለሁ እዛ ላይ እሺ ተጨማሪ information የምሰጥክ ነገር የለም?
ለማለም እጠይቃለሁ። በቃ ያ- እዚህ ስልክ ላይ ደውዬ እጠይቃለሁ።
እሺ መልካም ቀን።
አይ